ጤና ይስጥልኝ በሽት ቤት ቤቱ ነው የምንረዳው?
ሁለቱም የቀነሰ ብቻዋላትና አላጠጣም።
ምን አልከኝ?
ሁለቱም የቀነሰ ብቻዋላትና አላጠጣም።
ሄሎ
ሄሎ ድምጽ በጣም ታፍኗል። ምን አልከኝ?
ሁለት ሺ ዘጠኝ መቶ ብቻውን አርጉና አላገባኝ።
በዚህ ስልክ ነው አይ እ እነግራለሁ። ዘጠኝ አስራ አምስት አስራ አምስት ዜሮ ዜሮ እሺ
ሰማንያ ሶስት ሰባ ሰባት
አንዴ ጠብቀኝ። እሺ check ላድርገው።
እሺ
ወደ ቴሌብር account ነው የላከው።
አዎ አስራ አምስት ዜሮ ዜሮ ሰማንያ ሶስት ሰባ ሰባት አዎ አዎ ያው confirm አድርጌልሃለሁ። process አድርጎ ሲጨርስ ይገባልሃል።
እሺ ስለደወል እናመሰግናለን። መልካም ምሽት።
እሺ